ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። የባኮት የምለብጠው
እና ይስጥልሽ ደህና ነሽ?
እግዚአብሔር ይመስገን።
ወደ አለም ገና አካባቢ ነበር ደውለው
እሺ
ትንሿ አጭሯ እንትን ፍሪጅ ነበረችኝ ሜታ
እሺ ወይ ነው እና መስራት አቁመች አያቀዘቅዝም።
ፍሪጁ አያቀዘቅዝም። ተሰክቷል ተሰክቷል። ደንበኛችን ይሰማል።
አዎ፣ አዎ፣ አዎ ተሰክቷል እና ዝም ብሎ ሞተሩን እየጋለ ነው።
እሺ የቢጂአይ ኮ- እሺ የቢጂአይ ኮዶትን ይንገሩኝ እስቲ። የቢጂአይ የደንበኝነት ቁጥር
እሺ እሱ ካርዷን ልፈልጋት አጠገቤ የለችም።
ካርድ ላይ ያለው ቢጫ ካርድ ላይ ያለው ሳይሆን እ፣ እ፣ በስልክ የተላከሉት በስልክ የተላከሉት የለም በስልክ በስልክ message የስልክ መልእክት የለኝም። እሱ ምናልባት ባለቤቱ ላይ ሊሆን ይችላል። እኔ ሰራተኛ ነኝ።
እሺ TIN number ኡትን ይንገሩኝ ሲል ነበር ሁለት ዜሮ እሺ ስልሳ አንድ
አስራ አንድ ስልሳ አንድ ስልሳ አንድ
ስልሳ አንድ ሰላሳ ስድስት ሰላሳ ስድስት ሰላሳ ሁለት ሰላሳ ሁለት ሰባ ስምንት
ሰባ ሁለት ስምንት ሰባ ስምንት።
ስምንት ነች። አዎ ዜሮ ዜሮ ስልሳ አንድ ሰላሳ ስድስት ሰላሳ ሁለት ሰባ ስምንት አዎ
እሺ መስመር ላይ ጠብቁኝ አንዴ